ወደምድር ነው
እንደውም ሌሎች ነበርኩ ልኬልሻለሁ በላይ ነው
ማን ነው የሚለው ስሞት
አማኑኤል
የቴሌግራም
አዎ የቴሌግራም ስሞት አማኑኤል ነው ኖ ቴሌግራም ስሜ በእንትን ነው ሌላ ቁጥር ነው አርባ ስምንት ዘጠኝ አርባ ስምንት ስልክ ቁጥር እስቲ ይላኩ ሀይ በሉኝ እስቲ ወደ ላይ እንዲመጣ
ልኬዋለሁ ከነ ቁጥሬን ጽፌ ልኬዋለሁ
ስንት ስንት ነው ስልክ ቁጥሩ
አስራ አራት ሀያ አንድ ሰላሳ ሶስት ዜሮ አንድ
እሺ፣ ስልክ ቁጥር አይደለም sticker ነው እሺ ሁለት ሺህ ብር ነው አዎ ምልክት አድርጌልሻለሁ
እሺ አስተላልፌልዎታለሁ እሺ እሺ እሺ